ወጥቶ አላስቀረኝ ድቅድቁ ጨለማ ጠውልግ ያልጠፋው በዚያ በረሃ ወጥንቻ አልቀረም በምድረ በዳ የሚያየኝን ጌታ አየሁት እኔም ሲረዳ የሚያየኝን ጌታ አየሁት እኔም ሲረዳ የሚያየኝን ጌታ አየሁት መቶ ሲረዳኝ የሚያየኝን ጌታ አየሁት እኔም ሲረዳ አይሆንለት መቼ የነፍሴ ጉዳይ ዘውትር ተተክለዋል አይኖቹ በኔ ላይ ለአፍታ እንኳን ማይተወይ ፍጹም የማይጥለይ እኔስ ወዳጅ አለኝ ዋስትና የሆነ አይሆንለት መቼ የነፍሴ ጉዳይ ዘውትር ተተክለዋል አይኖቹ በኔ ላይ ለአፍታ እንኳን ማይተወይ ፍጹም የማይጥለይ እኔስ ወዳጅ አለኝ ዋስትና የሆነኝ እንደ አይኑ በሌለኔ ተጠንቅቆ ታድጎኛል ኢየሱስ ከክፉ ጠብቆ እንደ አይኑ በሌለኔ ተጠንቅቆ ታድጎኛል ኢየሱስ ከክፉ ጠብቆ ዘየሰብረከረክ ሲከዳኝ አቅሜ ተስፋ የማያደርገው ሳጣ ባጠገቤ ለካስ ያየው ኖሯል ያኔ መጠማቴን ደርሶ አርክቶኛል አጽንቷል ጉልበቴ ዘየሰብረከረክ ሲከዳኝ አቅሜ ተስፋ የማያደርገው ሳጣ ባጠገቤ ለካስ ያየኝ ኖሯል ያኔ መጠማቴ ደርሶ አርክቶኛል አጽንቷል ጉልበቴ እንደ አይኑ በሌለኔ ተጠንቅቆ ታድጎኛል ኢየሱስ ከክፉ ጠብቆ እንደ አይኑ በሌለኔ ተጠንቅቆ ታድጎኛል ኢየሱስ ከክፉ ጠብቆ ሐዘኔን ጭንቀቴ ውድቀቴን አይቶ ከላይ ከሪያ ለኔ ራርሶ ክንዶቹን ዘረጋ ምስኪኑን ሊረዳ አይቶ አላለፈኝ ይጻድቅ ጌታ ሐዘኔን ጭንቀቴ ውድቀቴን አይቶ ከላይ ከሪያ ለኔ ራርሶ ክንዶቹን ዘረጋ ምስኪኑን ሊረዳ አይቶ አላለፈ ይጻድቅ ጌታ እንደ አይኑ በሌለኔ ተጠንቅቆ ታድጎኛል ኢየሱስ ከክፉ ጠብቆ እንደ አይኑ በሌለኔ ተጠንቅቆ ታድጎኛል ኢየሱስ ከክፉ ጠብቆ ለካስ ያየኛል በፍቅር አይኖቹ ደርሰዋል የማዳን እጆቹ ውዴ አይቶኛል በዘላለም ፍቅሩ ረድቶኛል በማዳን እጆቹ ለካስ ያየኛል በፍቅር አይኖቹ ደርሰዋል የማዳን እጆቹ ውዴ አይቶኛል በዘላለም ፍቅሩ ረድቶኛል በማዳን እጆቹ